ወደ አንቺን ይለኛል ፍቅር ጣጣው አካላቴን ቀጣው ለማን ልንገር የመውደድን ነገር የኔ ሸጋ አሞኝ ሳልደነጋ የልቤ ሲሞላ የኔ አበባ የአርባ ቀን ስለቴ የኔ አበባ የአርባ ቀን ስለቴ እህሉ ሀለልሽ የኔ አበባ መተሽ ወደ ቤቴ የኔ አበባ መተሽ ወደ ቤቴ ጨዋታ ጀመርን የኔ አበባ ስቀን እያወጋን የኔ አበባ ስቀን እያወጋን በኮከብ ተወርሶ የኔ አበባ የፀሐይ ወጋጋን የኔ አበባ የፀሐይ ወጋጋን ሳይታሰብ መሽቶ አይ ቀርተሽ ከመንገድሽ ቀርተሽ ከመንገድሽ ባንቺው ተወስኖ ከኔ የማደርሽ ከኔ የማደርሽ ኮታዬ እንደልዬ ከመደቦ ላይ ከመደቦ ላይ ፀጉርሽ ተንጭልቆ ሰውነቴ ላይ ሰውነቴ ላይ ኩራዜ ያጠፋን ልቤን ቸር እያለሽ ቡናው ቅዠት ሆነን አንቺስ እንዴት ብለሽ እንደው ላይሆን ነገር ልቤን ካሳብ ጥልሽ ከኮታዬ በቀር አንቺስ ከኔ የለሽ ከኮታዬ በቀር አንቺስ ከኔ የለሽ እርግጥ ማን ያየኛል ሆዴ አንቺን ይለኛል ፍቅር ጣጦ አካላችን ገብቶ ለማን ልንገር የመውደዴን ነገር የኔ ሸጋ አሞኝ ሳልነጋ ሳለሜ ሳሰብሽ የኔ አበባ ሳፈቅርሽ ከረሜ የኔ አበባ ሳፈቅርሽ ከረሜ አይንሽ ካይን ርቆ የኔ አበባ በናፍቆት ታመሜ የኔ አበባ በናፍቆት ታመሜ ለማጣት የበላት የኔ አበባ አበጃጀሁና የኔ አበባ አበጃጀሁና አረፋ ለልቤ የኔ አበባ አንቺን አየሁና የኔ አበባ አንቺን አየሁና ሳይታሰብ መሽቶ ቀርተሽ ከመንገድሽ ቀርተሽ ከመንገድሽ ባንቺው ተወስኖ ከኔ የማደርሽ ከኔ የማደርሽ ቦታዬ እንደልድዬ ከመደቦ ላይ ከመደቦ ላይ ፀጉርሽ ተንጭርቆ ሰውነቴ ላይ ሰውነቴ ላይ ኩራዝ ያጠፎን ልቤ ችር እያለሽ ቡናው ቅዠት ሆነን አንቺስ እንዴት ብለሽ እንደው ላይሆን ነገር ልቤን ካሳብ ጥልሽ ከቦታዬ በግር አንቺስ ከኔ የምልሽ ከቦታዬ በግር አንቺስ ከኔ የምልሽ ከኔ የምልሽ ወለች Wake up!